hello ሰላም ጤና ይስጥልኝ ቤት ቤት ከላ ነኝ እባክዎን ልርዳው?
አሎ ድረስልን ቤት ቤት ነው አይደል?
አዎ ቤት ቤት ነው የደወሉት። ምን እንርዳው?
አዎ ማታ ሺ አምስት መቶ ወደ ቴሌብር ለቅቼ ነበረ game ኡ ላይ እና እስካሁን አልገባኝም ብሩ
withdraw ነው ያደረገው። እሺ withdraw ነው ያደረገው አይደለ?
በዚህ ይሄ ስንት ቁጥር? አዎ እሺ ጠብቀኝ መስመር ላይ እሺ።
እሺ Bro, io pure mi sono. Non che arrivo a casa, sì, non ho visto. አለ
ሄሎ
አቤት።
እሺ ስንት ብር ነበረ? የብሩ መጠን ንገረኝ።
አንድ ሺህ አምስት መቶ አንድ ሺህ አምስት መቶ ብር አይደል?
አዎ
እሺ በቻፓ ነበረ ዊዝድሮ አሉና አሳውቅልሃለሁ። እሺ ለቻፓዎች አልገባልህም እና ቴሌብር ቁጥር አንዴ check ላድርግለት። ቴሌብር የሚገባበትን ቁጥር አንዴ ንገረኝ።
ዜሮ ዘጠኝ ዜሮ አንድ እሺ ሰላሳ ስምንት ሰላሳ ሰባት ሰማንያ
ሰማንያ ዜሮ አንድ ሰላሳ ስምንት ሰላሳ ሰባት ሰማንያ አይደለ? እሺ በቃ አሳውቅልሃለሁ። እሺ ለቻፓዎች እሺ እሺ።
እሺ ተደወል እና እስከ ይቆያል
ብዙ transaction ነው ያለው። ከትላንት ጀምሮ system ችግር ስላጋጠማቸው ብዙ transaction ኦች ናቸው hold የተደረጉት። ለዛ ነው እሺ። ያልገባልህ
እሺ እሺ ይገባል። ሁሉንም በተራ በተራ ስለሆነ እያስገቡ ያሉት ጠብቅና ይገባል።
እሺ እሺ እሺ